Hello. hello በደንብ አይሰማም፣ ይቅርታ። hello አሁን ይሰማል። ጤና ይስጥልኝ።
አብሮ ይስጥ።
እሺ፣ ሰለሞን traveling agent መኪና ኪራይ
እሺ፣ ከ WePlus Solution ድርጅት ነበር የምደውልልዎት።
እሺ፣ ከዚህ በፊት አገልግሎቶትን ለመስጠት በ WePlus Solution provider መተግበሪያችን ላይ ተመዝግበው ነበር እሺ፣ እና አሁን ላይ አገልግሎት መስጠት ስለጀመርን ር- ኦንላይን ላይ በመሆን በነጻ አገልግሎቶትን መስጠት ይችላሉ።
okay፣
እሺ እና ደግሞ እና በተጨማሪም WePlus Solution u- user የምትል application አለችን። እዛ ላይ በመመዝገብ ድርጅቶትን ማየት ይችላሉ። በተጨማሪም transportation ን ጨምሮ ከአርባ አራት በላይ ሌሎች አገልግሎቶች አሉ። በዛም ያንን መጠቀም ይችላሉ።
እሺ።
እሺ፣ አመሰግናለሁ።
በጣም አመሰግናለሁ።
መልካም ቀን ይሁንልዎት። እሺ።